ጤና ይስጥልኝ። ጤና ይስጥልኝ።
hello
ጤና ይስጥልኝ። ደንበኛችን ከአሪፍ ቤት ነው የምደውልልዎት።
okay ትናንትና ደውለውልን ነበረ። የሚፈልጉትን አገልግሎት አግኝተዋል?
yeah ግን አሁን ነው የምትደውሉት? አቤት አቤት አቤት አቤት እ አመሰግናለሁ በጣም
እሺ ተስተካክሎለታል?
yeah yeah yeah thank you አስተካክያለሁ። አመሰግናለሁ በጣም እሺ መልካም ምሽት ይሁንልዎት።
እሺ እና እሺ